ጤና ይስጥልኝ ሁሉ ስፖርት
ሰላም ነው እናት
ምን ልርዳው አለ ትናንትና አንተ ስልክ ቁጥር ሰጥታችሁኝ ነበረ ኳስ agent ለመሆን ፈልጌ እሺ እና ሰው እንትኑ ላገኙ አልቻልኩም። ጥሪ አይቀበልም ስልኩ። ሌላ ወይ ተለዋጭ ስልክ ካለ ብዬ ነው።
እሺ እኛ እንሰጠዋለን ስልክህን እና ይደውልልሃል።
okay እሺ፣ ስልክ ደስተሽ አዎ ዜሮ ዘጠኝ እሺ ሀምሳ ስድስት ዜሮ ዘጠኝ ሰባ ዘጠኝ ሀምሳ አንድ
የት አካባቢ ነው መሆን የፈለጉት?
ወደ መርሳ
መርፋ
መርሳ፣ አማራ ክልል መርሳ።
እሺ check ያደርግና ይደውልሎታል።
እሺ እሺ፣ ደውልልሽ።